ጤና ይስጥልኝ ሄሎ ቪዛ ጁዴ ነኝ ፈልገው ከሆነ የጉዞ መረጃ ልስጦ።
ሁሉም
ጤና ይስጥልኝ ሁሉም
ፈልገው ከሆነ የጉዞ መረጃ ልስጦ።
የሳፋሪኮም ካርድ
ሳፋሪኮ ወደ ሳፋሪኮም አይደለም የደወሉት ደንበኛችን ሄሎ ቪዛ ነው የደወሉት። እ፣ የተለያዩ የጉዞ መረጃዎችን እንሰጣለን።
አ
ወደ ሄሎ ቪዛ ነው የደወሉት ደንበኛችን። የጉዞ መረጃ ፈልገው ከሆነ የደወሉት መረጃ ልስጠውት።
ሄሌ
ጤና ሄሌ ይስጥልኝ ፈልጋለሁ ሄሌ ክሱ መርሳ
ምን አሉኝ?
ሄሌ ሲሬት መንገድ
እ፣ ኢትዮ ቴሌኮም አይደለም የደወሉት ደንበኛችን። ወደ ሄሎ ቪዛ ነው የደወሉት።
ይቅርታ ተሳስቼ ነው።
እሺ ደንበኛችን